hello ጤና ይስጥልኝ። ከቤት የጥሪ ማዕከል ነበረ የምደውለው ደንበኛች እሺ ሁለት ቤት አስመዝግበውኝ ነበር። አሁን ወደ አዲስ አዎ።
ገበያ አካባቢ ያለው አዎ።
ከይቅርታ ጋር አንደኛው ጉላሌ ዜሮ ዘጠኝ አስራ አምስት ወይም ዜሮ ሁለት ክለብ ነው አደለ?
አሀ የሁለተኛው እ፣ ስም እስኪ በትክክል ህብረት ይገልጽልኝ።
ህብረት ዝናኛ
ከይቅርታ ጋር ሲነበሩት ልቀበሎት
እ፣ number ሳይሆን ኮድ ልንገርሽ።
እሺ፣ አዲሱንም ኮድ ቢሆን እሺ።
እንዴ ጠብቂ። አምስት ዜሮ ሶስት እህ፣
አርባ ስድስት ሶስት አስራ ሁለት
እሺ፣ ስለሰጡኝ መረጃ በጣም አመሰግናለሁ። አዲስ ኮዳቸውን ስላላገኘ ነው ነበረ። በጣም ይቅርታ። መልካም ቀን።